ጤና ይስጥልኝ። ጤና ይስጥልኝ ከዊፕላስ ሶሉሽን ነው የምደውለው። እኛ application ላይ ተመዝግበው ነበር እና የተመዘገቡት በአሽከርካሪነት ነው ወይስ challenge ኡን አይተው ለመጠቀም ነው? ከዊፕላስ ሶሉሽን ነው የምደውለው። ዊፕላስ ሶሉሽን ዊፕላስ ሶሉሽን
እቤት
አይሰማም?
አይሰማም፣ መኪና ላይ ነው።
እሺ ቆይቼ ቆይቼ ልደውል።
እሺ
እሺ